አመሰግናለሁ ከበሽታዎች ምን ልርዳው?
hello ሰላም ምን ልርዳው?
እግዚአብሔር ይመስገን ሰላም ነው።
ሰላም ምን ልርዳው?
እንትን ትኬት አልበራልኝ ብሎ
እሺ ticket ID ወይ cashier code ኡን ንገሩኝና እናየዋለን።
አንድ መቶ ሀያ ሁለት
እሺ
ሰላሳ አምስት
እሺ አምስት ሰባ ዘጠኝ
እሺ lost ነው
እ ታድርሟል። lost ነው።
እሺ እሺ ሌላ አለ?
አመሰግናለሁ።
እሺ መልካም ቀን